ሄሎ
ሄሎ ጤና ይስጥልኝ ምሽት ቤት እግዚአብሔር ይመስገን በኦክቶበር አራት ላይ እም?
ኦክቶበር ፎር ኦኬ
ሰዓት ሶስት ሰዓት አካባቢ ሁለት አንድ መቶ ሁለት ሰው ብር እንትን ብዙ ብር ወንድና ወጥቼ አንጠፋ ሁለት መቶ ብር ዲፖዚት ነው ይዟል ዲፖዚት ነው እሺ አንዴ check ላድርግ ቁጥሩ በዚህኛው ነው ዘጠና ዜሮ ዘጠና አስራ አምስት ዜሮ አንድ እሺ አንዴ ዘጠኝ አስራ አምስት ዜሮ አንድ አስር ስልሳ ስምንት
አስር ስልሳ ስምንት እሺ መቼ ነው በአራት ለአራት እሺ ሶስት ሰዓት ሁለት የተለያየ ነው መቶ መቶ
እም። መቶ መቶ ብር ነው እሺ deposit message ኡ አለ
አለኛ እሺ እሱን ቴሌግራም ላይ ላልኝና አሳውቃቸዋለሁ ለቻፓዎች እሺ
እና ስንት ላኩለት ላኩለት ምንም እንትን አደረግም ልከህልናል ማን የሚል ነው የቴሌግራም ስምህ ማን የሚል ነው የቴሌግራም ስምህ በዚህ ስልክ ቁጥር ነው ኢንጂነር ይስፋ ይላል እም?
ኢንጂነር ይስፋ ይላል በዚህ ስልክ
ኢንጂነር ማ ይስካ
አንዴ hi ትለኛለህ ከእንትኑ ሳትዘጋው እ?
ስልኩን ስልኩን አትዝጋውና hi በለኛ እንዴ ቴሌግራም ላይ እሺ ይኸው እንጂ ታደርጋለች E N G
እሺ ስለመጠቀም እንትን አያደርግም ኢኤንጂ እህ
ስፔስ እሺ ለሲም ዋይ ኤ ደብል ኤስ አይ ኤን
ኦኬ ያሲን ልብኑ ሀሺም ነው ያ ኦኬ መቶ መቶ ብር ኦኬ አልገባልህም እስካሁን እሺ እሺ እሺ አሳውቅላለሁ እሺ አንዴ እሺ